ጤና ይስጥልኝ ጠብታ አምቡላንስ አብሮ ይስጥልን ሰላም ነሽ?
hello
ሰላም ነው?
አለን ደህና አሁን ደውዬ ነበረ እሺ ከመገናኛ ብዬሽ ነበረ።
አዎ ከላንሴት አያት አዎ አዎ ስልካችን ስለሚያስቸግር discharge ኡን ስጨርስ እንድደውል የመስመር ስልክ አላችሁ?
እሺ ዜሮ ዘጠኝ ዜሮ ዘጠኝ አስራ አንድ እሺ፣ አስራ አንድ ልድገመው
hello ልድገመው ልድገመው ዜሮ ዘጠኝ አስራ አንድ ሀያ ሁለት ሀያ ሁለት ሀያ ሁለት አይ ሀያ ዘጠኝ ሳይሆን ሀያ ሁለት እሺ
ሀምሳ አራት እሺ ስልሳ አራት
ሀያ ሁለት ሀምሳ አራት ስልሳ አራት አዎ ሲጨርሱ በዚህ ደውሉልን እንመጣለን እሺ